ረቻሽ ጎጃሜ ወደዬ አንቺን ያለውን በካልቾ ልቡን ድንገት ለሽርሽር ፒያሳ ወጣሁና የማላውቀው ፍቅር ያዘ ከጎዳና አካሌን ሚዳብር እንዲፋፋ ፊቴ ፍልፍል ለምሳለ ቃጡ ስለራሴ የጦበት ስጋ ነው ሐኪም ያዘዘልኝ እባክህ ባለ በእጃችን የባምጣልኝ ገቤና ከወሎ ፍሪሲዮን ከሐረር ሞተር ከሰላሌ ማርሹ ከወለጋ ሾፌር ከትግራይ ረዳት ከጎንደር ናንቴና ከጎጃም ያንን አሰባስባ ምቼ ማስገበር ሳልገዛው አልቀርም ተበድሬም ቢሆን ምነው ባደረገኝ አምቼ መካኒክ ምነው ባደረገኝ መካኒክ ሁነን ፈትቼ እንዳይልሽ ብሮንዚና ሸነ ሳልነካው ገላሽን ሳምኛ ደራሽን ወደዬ እኔ ላንቺ ክፉ ትዝብት ነው ትርፉ ወዲያ ማዶ ገብርኤል ወዲ ሚካኤል ወዲያ ማዶ ገብርኤል ወዲ ሚካኤል በቅርብ ከተገኘ ዝም ብሎ መሳም ነው አንዳንድ ቀን እንኳ ወርቅ አታስሪም ወይ አንዳንድ ቀን እንኳ ወርቅ አታስሪም ወይ? ሁሌ ብር ብለሽ መሞትሽ ነው ወይ? አሆዬ እኔ አንቺን ውድድ ሰውኔን ጥምድ የኔ ዓለም አንቺን ያለውን በካልቸው ልቡን ገዳም ገባች አሉ ደብረ ሊባኖስ ገዳም ገባች አሉ ደብረ ሊባኖስ ሰው እየገደሉ ይማራል ወይ ነፍስ ሰው እየገደሉ ከተማረ ነፍስ ትቦሽን ዘግቼን የም ሊባኖስ የኔ ዓለም ሳልነካው ገላሽን ሳምኛ ደራሽን ወደዬ አንቺን ያለውን በቴስታ ጥርሱን እኔ ያንቺ ድውይ ያንቺ በሽተኛ እኔ ያንቺ ድውይ ያንቺ በሽተኛ ቢስሙኝ ምሳም ቢያልፉኝ ምተኛ ከንፈሯ የሚለው ዝርቦት ዝርቦት ከንፈሯ የሚለው ዝርቦት ዝርቦት ስንጣላ ደርነ እሷ ወጠኔ አሆይ አንቺን ያለው መጣ ሰው ነገር ያጣ የኔ ዓለም ቦታው ሸር ያለ ነው ባሏ ጎጃሜ ነው የየየየየየየ የኢትዮጵያ ሴቶች ተወዳደሩና ሰላሌና ጎጃም ፈተና አለፉና ሰላሎች በሞተር ጎጃሞች ባንዲራ የየየየየየየ ወደዬ እኔ አንቺን ወድድ ሰውን የጥምድ አሁን የኔ አሟሟት አሟሟት ነው ወይ አሁን የኔ አሟሟት አሟሟት ነው ወይ ጉች ጉች አለ ጡት አንድ ቀን ሳላይ ጉች ጉች አለ ጡት መቼም አይገኝ በዛው በወደቀው ጨብጨብ አድርገኝ አስደክመሽብኝ አለቃ ብሩን እንዲህ አያደርግም ፍቅርሽ ብቻውን ይህ ፍቅር የሚሉት እብድ ነው ጨርሶ ይፎንቃ የሚሉት እብድ ነው ጨርሶ እሞታለሁ ይላል በሰው ገንዘብ ደርሶ አሆዬ ሳልነካው ገላሽን ሳምኛ ደራሽን አባትሽ ክፉ ሰው በአርብ ቀን ጋብዘውኝ እናትሽ ክፉ ሰው በሮብ ቀን ጋብዘውኝ ሽንት እያየው ሲያምረኝ ሳልቆርጠው አደርጉኝ መርካቶ ገበያ ላይ ብር ዘሽ ቁመሽ አዳራሽ ገበያ ላይ ብር ዘሽ ቁመሽ መንዝረሻል አሉ ለኔም እባክሽ የኔ ዓለም ኮታው ሸር ያለ ነው፣ ባሏ ጎጃሜ ነው። እየየየየየየየ የዋርዳ ሳሙና ቀለመ ደማቅ እንዳንቺ ያለ በቅሎ አይቼም አላውቅ። የፈረንጆች ቋንቋ ታውቃለህ ብትለኝ የፈረንጆች ቋንቋ የማላውቀውን ዊዌ ያሰኘችኝ ሴቷ ልጅ ወንዱን የኔ ዓለም ሳለካው ገላሽን ሳምኛ ደራሽን ናመመኝልሽ ደከመኝልሽ ናመመኝልሽ ደከመኝልሽ ትናንትና ማታ የወጋይ ጡትሽ ጡት ማለት ጡት ማለት ሲዋጋ ነው እንጂ ጡት ማለት ጡት ማለት ሲዋጋ ነው እንጂ ያንን ውዳቂሽን ወዲያ ይዘሽ ሂጂ